Hello hello hello ተናስል አሁን ስፖርት ነበር የተዘጋብኝ ባገር
ምን ተዘጋቦት?
የእንትን የኦንላይን
ምንድን ነው የሚሉት? አልገባኝም ጥያቄዎት።
ተዘግተዋል። እንትን እኔ ሂሳብ ነበረኝ ሂሳቡ እሺ።
ተዘግተዋል። አያሳይም።
እሱን screenshot አድርገው በቴሌግራም ይላኩልን ደንበኛችን። wallet ን ቴሌግራም ስንት ነው?
ሰባ ስምንት
ቆይ ቆይ እሺ፣ ስክሪፕት እስኪ ዜሮ ዘጠኝ ሰባ ስምንት
እሺ፣ አንዴ ይቅርታ።
ጥያቄ ምልክት አለ። website ኡ ላይ ጥያቄ ምልክት አለ። ቀጥታ ወደ ቴሌግራም ይወስዶታል።
OK እሺ፣ እሺ፣ እሱን መጠቀም ይችላሉ።
እሺ